ጤና ይስጥልኝ እዛ ልጅ ነኝ እባክዎት ምን አይነት የጉዞ መረጃ ልስጥዎት?
hello፣ ጤና ይስጥልኝ
ሰላም ናችሁ?
እግዚአብሔር ይመስገን።
አለን። ከዚህ በፊት ቪዛ ሰጥተን ነበር።
እሺ
SMS ተልኮ ጠፍቶብን ነበር እና ምን እናድርገው?
ቪዛ ነው ፓስፖርት ነው?
ፓስፖርት ማለት ነው። ፓስፖርት እሺ እ፣ እድሳት ነው።
okay እድሳት
አዎ፣ እንትኑ ደግሞ ደርሶን ጠፋብን።
okay text ኡ ነው የጠፋባችሁ?
አዎ
እሺ የኢሚግሬሽን ስልክ ሰጥዎታለሁ፣ ደውለው መጠየቅ ይችላሉ።
እሺ፣ እስቲ ስንት ነው?
ሰማንያ አንድ ሰላሳ ሶስት
ሰማንያ አንድ
ጻፉ። ደንበኛች
hello፣ ይሰማል?
በዚህ ማ- ማግኘት ይቻላል?
አዎ ኢሚግሬሽን አዎ፣ ደውለው ኦ፣ ጉዳዮቱን ያስረዷቸውና መልስ ይሰጠውታል።
እሺ፣ እሺ፣ አመሰግናለሁ።
እሺ ወደ hello ብዛ ስለደወልን እናመሰግናለን። መልካም ቀን።
እሺ